ይስጥልኝ ሰላም ጤና ይስጥልን። ኪዩር ነው።
አዎ ትንሽ ቆይቼ ደውዬ ከትንሽ ቀደም ብዬ ደውዬ ነበረ።
Okay፣ እሺ። ማን ቤት ነው?
ስናፍቅ በቀለ እባላለሁ።
ስናፍቅ ስናፍቅ በቀለ ወጌሻ ላይ ተመዝግቤ ነው።
ተመዝግበዋል።
አዎ ተመዝግቤ ነበረና I think እስከ የካቲት ሀያ ሶስት discount ምናምን ተብዬ ነበረና እም?
አዎ፣ የካቲት እስከ ሀያ ከየካቲት አምስት ሀያ ነው አምስት discount ኡ
አዎ፣ እ፣ ማለት እ፣ ዛሬ mobile banking system እ፣ እምቢ አለኝና በሞባይል ሰኞ ባንኪንግ ማስገባት ይችላሉ።
አስር ሺህ ብር ነው እስከ ሰኞ ድረስ።
አዎ፣ እሺ በቃ
እሺ።
እሺ የወጌሻንም በተመሳሳይ አስገብቼ አንድ ላይ እንትን ማድረግ እችላለሁ።
አዎ፣
እሺ እንዴ በቃ ሌላው ታዲያ የምን ነበር ያሉት?
እም፣ የወጌሻን አልክ፣ stand up comedy ውን አዎ፣ ለየብቻ ነው የሚያስገቡት።
ለየብቻ አስገብቼ አዎ፣ አዎ።
ወይ ሰኞ ስድስት ሰዓት ስታንድ አፕ እንትን አለ ኮሜዲ።
ስለተባለ ቀጥታ መጥቼ እንትን ማድረግ እችላለሁ።
Okay፣ ይቻላል። አዎ።
የት ነበረ ሲኤምሲ አድራሻ ሲኤምሲ ኢኮኖሚ ኮሚሽን ህንጻ ኢኮኖሚ ኮሚሽን?
ሚካኤል። አዎ፣ እሺ፣ እሺ፣ አመሰግናለሁ።
እሺ።